ሄሎ ሄሎ ቀለብ አቤት ይኸውልህ order ኡ ማለት ነው አንተ ላይ አልነበረም መጀመሪያ mail እሺ check አስደረግኩልህ እና customer ketchup ረስቶባት driver ኡ እሱን ለመምጣት በዜሮ ብር የገባ order ነው እንጂ የሚሰራ order አይደለም
እኮ ቁጥሩን እኮ ነው የመጣሁልኝ እኮ ነው እኮ አይ ገብቶኛል ከዚህ እንትን ሲሉ driver አልያዘውም የያዘው አልመሰላቸውም ለዛ ነው እሺ
እሺ።
እንጂ አንተ እንዳያዝከው ቢነግሩክ እንደማይሰራ ደውለው ይነግሩ ነበር መጀመሪያ ግን ሌላ ልጅ ላይ ነው አሁን ያለው
እሺ